ጤና ይስጥልኝ። ጊዜ ኢትዮጵያ ሲቪል እባክዎ ምን ይመስላል?
ሰላም ነው ነው እግዚአብሔር ይመስገን።
ምን እኛ ከክፍለ ሀገር ነበር የምደውልልሽ።
እሺ ሄሎ ቲቼ ሰላሌ ይሰማናል።
ከወደ- ቲቼ ሰላሌ ከዛ አካባቢ ነበር የምንደውለው። ከዚህ እሺ።
በፊት የሆነ ድራፍት ችግር አለበት። ድራፍት ግራ መስመሩ ክፍት ነበረ።
እሺ
አስመዝግቤ ነበር አስመዝግበን ነበር። እኔ ያው ድርጅቱ ይወቀው አይወቀው አናውቅም። እንትኑ መስመሩ ክፍት ነው። መቶ ምናምን ኪሎ ሜትር እየጫንን አሁን ከአዲስ አበባ ምናምን እየጫንን ነው የምንጠቀመው። እና ለምን እንደሆነ አልገባንም።
እሺ ደንበኛችን ሄሎ እ፣ ቶርበን አሼ ግሮሰሪ ቶርበን አሼ ግሮሰሪ ነው። ቶርበን አሼ ግሮሰሪ ቶርባናሽ
እሺ ደንበኛችን ቅሬታዎት ወደ የሚመለከተው አካል ተላልፎሎታል።
ምንም መፍትሄ ግን አላገኘንም። ይኸው ኦክሲጅናና የለን፣ ቢራ የለን፣ ድራፍት የለን እና እንዴት ደንበኛ።
እንደምናደርግ እስኪ በድጋሚ አ፣ እስኪ ያለው ነገር ንገር።
አሁን ወደ የቢራ አቅርቦቱን ወደሚመለከተው አካል አሁንም እንዳልደረሱትና መፍትሄ እንዳላገኙ እልክሎታለሁ። የኦክሲጅኑን ግን ነበር የሚቀበሉት።
አቤት አቤት።
ኦክሲጅኑ በፊት እንዴት ነበር የሚቀበሉት? አስመዝግበው ተመዝግቦሎት ነው ወይስ በየጊዜው ይመጣል ነበረ?
ኦክሲጅን ያው እንዴት ሆነ መሰለሽ፣ እኛ ጋር አንድ መጋዘን ነበረ
እሺ የጥቂቱ መጋዘን እዛ ይመጣና ኦክሲጅኖቻችን እንዳለ ይራገፋል። እኛ ከዝ- እዛ ሄደን እናስረክባቸዋለን።
እሺ ሄደው ሞልተው ያመጡሉን ነበረ።
እሺ
እነሱ እንዳለ ምንም ነገር የለም። በቃ እንትኑ ተዘጋ። መጋዘኑ በምን ምክንያት እንደሆነ አናውቅም። እኛ እቃችንን አሁን እሺ።
የእኛ ባዶ እቃ የእኛ ባዶ ኦክሲጅኖች እንዳለ እኛው ጋር ዝም ብለው ተቀምጠው ቀሩ።
አሁን ለምን ያህል ጊዜ ነው ኦክሲጅን ያላገኙት?
አንዴ አሁን ሁለት ወር ምናምን አልፎናል። በቃ በ- በውድ እየገዝን ነው የምንጠቅመው እኛ። አሁን ሌላ ድርጅቶች አሉ አይደለ? እነ ዳሽን፣ ዋልያ ምናምን ከእነሱ ላይ በውድ ብር እየገዛ ነው የምንጠቀመው።
እሺ ደንበኛችን፣ ይሄኛውንም እንደ ቅሬታ አድርጌ አሁን ሌላ ትኬት ከፍቼ ወደሚመለከተው አካል አስተላልፍሎታለሁ። የሚመለከተው አካል በአፋጣኝ ምላሽ ይሰጡታል። ደንበኛችን
እሺ፣ እሺ። እኔ ነኝ።
ያመጣሁት ነገር አለ።
በቃ ይኸው ነው። እሺ።
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።